ሄሎ
አዎ ሄሎ ሰላም ጤና ይስጥልኝ።
እሺ ጤና ይስጥልኝ።
አብሮሽ ጥለምሽ ደስታ
አዎ፣ ትንሽ በፊት ደውዬ ነበር።
እ?
ትንሽ በፊት ደውዬ ነበር።
እሺ
አ፣ የሆነ ብር ድረስ አድርጌ አጣሁ።
ዲፖዚት ነው አዎ ወይስ ዊዝድሮ?
ድረስ
መቼ ነው?
ከትላንት ወዲያ ነበረ።
ቀኑ መቼ ነው?
አ፣ ከትላንት ወዲያ ማታ ላይ ከትላንት ከትላንት ወዲያ ስንት ብር?
አ፣ መቶ አርባ ብር መቶ አርባ ብር።
አ፣
ቴሌግራም ሜሴጁ ልካለን አይደል?
አዎ ልክ- ልክ ያለው ብዙ ነው።
ስምህ ማን ነው?
ብዙ- ንምዓን እ?
ንምዓን ቢያር ንማን ቢያር
እስኪ ሀብታም ብለህ እ፣ ላክልኝ።
ሀብታም አዎ አዎ።
እሺ፣ መስመር ላይ አሁን እሺ እዛ ቴሌግራም ላይ ሀብታም ብለህ ላክልኝ።
እሺ፣ እንዳዝቼ መስመር እሺ
እ? ልካል ዋትስ ሮንግ ልካል
ላካሁ
ዋትስ ሮንግ ዋትስ ሮንግ አይታል እሺ ይሄኛው ነው።
አዎ
እሺ እሺ
እሺ ብላ ብዙ ጊዜ ሀያ ደውያለሁ ዘጠኝ መቶ አርባ ብር አይደለ?
አዎ እሺ እሺ
ቶሎ በል ብዙ ጊዜ እሺ ደውያለሁ አባቴ እሺ እሺ እሺ